Hello.
Hello.
Where you hustling?
Hosting.
Where?
Unreal match.
Danani.
ዘጠና ሶስት ዘጠና ስምንት
ሰባ ሶስት ዘጠና ስምንት ምንድን ነው?
ከብራስ ወደ ፍሬንድሺፕ ሆቴል ነው የምሄደው ይላል።
ኦኬ ኦኬ። ከብራስ ፍሬንድሺፕ ሆቴል ስንት እያሰበልህ ነው? ሰላሳ አምስት ሰላሳ ብር አይደለ?
አዎ።
እና የምጨምረው የምኑን ነው? እስቲ ያረተው ልጅ አለ መረተው
እንትን እኮ ነው እንትን ነው
ምን ዝላነ ፍሬንድሺፕ ሆቴል ይላል።
ፍሬንድሺፕ ሆቴል እና ካስተመር ቦታ ያው ቀይሯል። እስቲ አይ፣ ከ- ምት ከሁለት እንኳን ኪሎ ግምት ሜትር በላይ
እ? እ? ኧረ ከሁለት ኪሎ አይበልጥም።
ሜትር እሺ በላይ ነው።
ለካና ንገ- ላክልኝ። ለካው ለካው ለካውና ላክልኝ ለኔ ማርያምን ካላክልኝ እኔ አላየውም።
ያው ያ- ላክ- ለክቼ እንኳን እኮ ምን ቀይረህ ታውቂያለሽ? ላከችልኝ።
አልቀይር ያላቅም ልክ አንቺ ስለማይሆን የሞተር ወዳድ እኮ ነው የሞተር መቶ ሰማንያ ብር የሞቶ ሰማንያ ብር ወዳድ እኔም በሰማንያ አምስት ብር የያዘችው ጀግና ነች።
ታዲያ ምን ላድርግ? እ፣
ዋናው በቃ ለትቼም እኮ ምንም ፋይዳ የሚወጣ ነገር ስለሌለ አይ እስቲ የምር እንደው ጭንቅላት የምር ይሄ እውነት ለመናገር የሞተር አይ ሚን ከሁለት ኪሎ ሜትር ሁለት ኪሎ ሜትር ራሱ ይሞላል
ይሄ ፍሬንድሺፕ ሆቴል ከብራስ ፍሬንድሺፕ
እና ጉራንጉሩ ውስጥ እኮ ነው። እንኳን እሱ አይደለም ከኤርናሞል እ፣ ምንድን ነው ሮሚና አርባ አምስት ብር አይደል?
ይሁን እስቲ ለኳለሁ።
ይሄ ብር ኧረ።
ይሰራል እሱ። ነው በውሃ ይሰራ እንደሆነ እና-
ቻው ቻው ቻው ጋለ ብላችሁ ብላችሁ ምን እንዳመጣችሁ አናውቅም። የወደፊት ቤቴን እያየሁ ነው የሚገርምሽ። I see my house
ያው ያው በደንብ ታገኘዋለህ ከፈለግከው።
ኧረ እኔ ውስጤ ነው ያለው ሁሉም ነገር inside of me
OK ጥሩ ነው ጥሩ ነው ሁሉም ነገር ባይ ያድርግልህ።
ሀብትሽ ውስጥ- ውስጥሽ ነው ያለው።
አይ ነው ስትፈልጊ የትኛውም አይነት ነገር ካመንከው ካመንክ እውነት?
ይሆናል።
አዎ፣
አዎ ስለዚህ የምሬን ነው።
ብቻ ተናገሪ።
አረ ስራውን ረሳለው። በል ቻው ቻው ተው፣ ተው።
ቻው።
አይ ቁም bye።
ነገር ነው ይሄ ከስራም ይበልጣል ይመስለኛል።
አይ ነው እሱማ፣ ግን ያው ተቀባይነት የለውም። ሰዓቱ አይደለም ነው።
እሺ ይሁን።
ይሁን ይሁን። ቻው bye